ሄሎ ጤና ይስጥልን።
እግዚአብሔር ይመስገን።
አግዘን Urology Specialty Center ነው።
አዎ ሄሎ ይሰማዎታል? መስመር ላይ አዎ
ይሰማዎታል?
አዎ ይሰማል።
ከ ArifPay ነበር ምደውልልዎት ከአሪፍ POS ማሽን እሺ እሺ ደንበኛችን POS ማሽኑ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
እም፣ አይ ምንም አይነት ችግር የለም።
እሺ እናንተ ጋር staff ኦችም በየጊዜው መጥተው check ስለሚያደርጉ ያሉትን ነገሮች ስለሚረዱ እሺ ምንም አይነት ችግር አላጋጠመንም እስካሁን።
እሺ ደንበኛችን ይቅርታ ስሞት ልያዝ ናታኒ
እሺ ደንበኛችን ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።
አሜን፣ እሺ